hello hello hello
ኢንጆይ ኢትዮጵያ ሄደን ነኝ እባክዎ ምን ልርዳዎ? ደንበኛችን sorry ተበላሽቶብን ነበረ።
እሺ ደንበኛችን እኔ ቢጃ የመለያ ቁጥሮም ወይም ደግሞ TIN number ንገሩኝና ልመዝግብሎት።
ዜሮ ዜሮ ሰባ አንድ ዜሮ ዜሮ ሰባ አንድ ሰላሳ አራት ሰላሳ አራት ዜሮ ሁለት ዜሮ ሁለት ሰባ ስድስት ሰባ ስድስት አ እሺ መስመር ላይ ጠብቁኝ። እሺ ያየሁልዎት ነው ደንበኛችን፣ መስመር ላይ ጠብቁኝ። ክፍሌ ግሮሰሪ ነው ደንበኛችን።
አ አዎ እሺ የት አካባቢ ነው የሚገኙት?
ልደታ
ልደታ ልዩ ቦታው ምንድን ነው የሚባለው? እዛ አካባቢ
እ ምናችን ልዩ ቦታው ምን ይባላል? ልደታ ጫካ ጫካ ህንጻ
እሺ የመዘገብኩለት ነው ደመያችን። ስሞትም አለበል ምን ተስኖት
ምን ተስኖ ስማ ክፍሌ
ስልክ ቁጥር በዚህ በደወሉበት ለያዘ ደመያችን።
ያዥዋ ክፍሌ ነው።
እሺ ምንድን ነው የሆነ ቦት ፍሪጁ ጭራሽ አይበራም ጠፍቷል።
ጭራሽ አይበራም ሲሻኩትም።
እ አ እሺ ሶኬቱ ጋር ችግር ካለ አይተውታል።
አ ቸከ ቀይሬ አየሁትኝ ምንም የሚመጣ ነገር አይደለም።
ጭራሽ አይበራም።
አ ትላንትና ከትላንት ወዲያ ነው የተበላሸብን።
እሺ ይህን ሁለት ቀን የተበላሸቦት አ
ደመያችን እ፣ ቅሬታውን መዝግቤ ለጥገና ክፍል አስተላልፍ የሎታለሁ። የጥገና ባለሙያዎች ይመጣሉ።
እሺ
እሺ ሌላ ምረዳውት ነገር አለ?
አይ የለም፣ አመሰግናለሁ።
እሺ ስለደወሉ አመሰግናለሁ። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ አስቀምጡ። መልካም ቀን።
እሺ